ሄሎ ሰላም ጤና ይስጥልን ቤስት ቤት
ዘጠኝ ሰዓት አካባቢ በ CBE deposit አድርጌ ዘጠኝ ሰዓት አካባቢ እሺ በ CBE deposit አድርጌ ነበር።
እሺ deposit message ላክለን ቴሌግራም ላይ ልክ ያለው ቆየ እኮ እሺ አንዴ እንትን ነው እሺ ለቻፓ እያሳወቅን ነው። ትንሽ ከሰላሳ ጠብቀን ደቂቃ እሺ በኋላ ይገባል ብላኝ ነበር፣ ግን አሁን አንድ ሰዓት ከስንት?
አልፏል። በስ- ከሰላሳ ደቂቃ በኋላ ይገባል ያው ብላኝ ነበር።
እነሱ approve እንዳደረጉት ነው የሚገባውና እነሱ approve ስላላረጉት ነው። እሺ ይቅርታ።
እሺ።
እሺ